አስባለሁ ቁጭ ብለን ካወጋንበት ቁጭ ብዬ እተክዛለሁ የውብ ጫወታና ሳቅሽን አስታውሼ እላለሁ እተክዛለሁ አስባለሁ አስባለሁ እንግዲያው አንቺም ከተለየሽ ከራቅሽኝ አስታውሽኝ በፍቅር ከልብ ከአንጀት ከሆድሽ ውስጥ አታውጭኝ እንዳረሳሁሽን አደራ አንቺ ማተሽኝ አስታውሽኝ አይ ፍቅሪያ